አይ ሰላም አሊ ባባ።
ሄሎ ሰላም እሺ ምን ልርዳዎት?
ሴሌዮ የምትል መኪና አይቼ ነበር ቲክቶክ ላይ ምን
ሴሌዮር የምትል መኪና አይቼ ነበረ።
ተ- ሴላሪዮ ለማለት ነው።
አዎ አዎ አዎ። አድራሻቸው የቱ ጋር ነው?
ሴላሪዮ
አ እሱኛው መኪና የለንም፣ በሌላ አለን። ሴላሪዮ ሀያ ሀያ ሁለት ሀያ ሀያ ሁለት አዎ።
ስንት ይባላል?
ቁጥር ለስቶ ዜሮ ዘጠኝ ሰላሳ ሰባት
እሺ ቆይ አድራሻቸው የቱ ጋር ነው? አድራሻችሁ ማግኘት አልቻልኩኝ።
መስቀል ፍላወርና ፓስተር እንገኛለን። መኪናው ካለ እንዲመጡ ዜሮ ዘጠኝ ሰላሳ ሰባት ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አርባ ስምንት መስቀል ፍላወር ምኑ ጋር ነው ያላችሁት?
መስቀል ፍላወርን ናዝራ ሆቴል ያውቁታል።
አዎ አዎ ናዝራ ሆቴልም ትንሽ እንደሄዱ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር አለ። በአፍሮሊንክስ ሞተር ትክክል ሲገቡ አሊ ባባዎች ይገኛል።
አድራሻ አነጋገርሽ እናቴ ለማንም እንትን አይልም። መስ- ናዝራ ሆቴልን እንዳለፍሽ U-turn አለ አልሽኝ።
በስተቀኝ በኩል ይገባሉ።
እ፣ በስተቀኝ በኩል okay። U- U-turn ኡን ሳልዞር በስተቀኝ በኩል ነው የምገባው።
አዎ U-turn ኡ ጋር በስተቀኝ በኩል ይገባሉ።
እሺ አፍሮሊንክስ ምናምን?
ሞተር አለ። አፍሮሊንክስ ሞተር የሚል ሬክላም አለ። በሱ ሬክላም ትክክል መግባት ማለት ነው። አሊ ባባዎች okay እሺ እሺ